ኢትዮ ጤና ይስጥልን ቤት ቤት
ሰላም ነው።
ሰላም።
እስኪ የሆነ ፓኬት ወደ እሺ
አስራ ሶስት
አስራ ሶስት
ሰማንያ አራት እህ
አስራ ስምንት አስራ ስምንት
ሀምሳ ዘጠኝ
እሺ ሉስት ነው። እሺ የቲኬት እና አንድ እ?
ፖስት እ? እ?
ሉስት ነው።
ልስት ነው ሉስት ነው።
አስራ ሶስት ሰማንያ አራት ነው አስራ ሶስት ሰማንያ አራት እሺ አስራ ስምንት
አስራ ስምንት ሀምሳ ዘጠኝ አስራ ስምንት ሀምሳ ዘጠኝ አ፣ አዎ ሉስት ነው። አራት ሶስት ጨዋታዎች ቀይ ናቸው። እሺ ሶስት ሶስት ነው። እሺ።
አዎ ሌላ አለክ?
አ፣ አንድ አለ እሺ
አስራ ሶስት እህ
ስልሳ አምስት ስልሳ አምስት
ዘጠና ዘጠኝ ዜሮ ዜሮ ዘጠና ዘጠኝ ዜሮ ዜሮ አ፣
ይሄም እንደዛው ሉስት ነው።
እሺ።
እሺ ሌላ የለማ?
አ እሺ መልካም ቀን ስለደወልክ እናመሰግናለን።